ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
ሄሎ
ይሰማል? ምን ልርዳው?
ሄሎ
ሄሎ
አይሰማም?
ይሰማል? ምን ልርዳው?
ከዘጠና ሰማንያ አምስት ማ- ማሴት ገብቶን ነበረ። ይህ ምንድን ነው?
ይሄ ቴሌቪዥን ጌም አገልግሎት ነው። ጌሞችን ሲጫወቱ ሽልማቶች አላቸው። ሽልማቶቹ ላፕቶፕ ስል ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። ጌሞችን ሲጫወቱ
ስድስት ትኬት ገብቶኝ ነበር። የምን ትኬት ነው?
የቴሌቪዥን ጌም ትኬት ነው። በገባለው ትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው
አንድ እሱ- ጠብቅ፣
ኮ- አንድ እሺ፣ ጠብቅ።
እሺ።
ቢሮ ፈጠን ዳውታ ቁጥር ቁጥር ስም ገሩ
ኮከብ ዘጠኝ ሰማንያ አምስት መሰላል ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ። ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ። ከተመዘገቡ ሶስት ቁጥር ላይ ለመጫወት የሚለውን ይጫኑ።
ከዛ
እድሉን ይሞክሩና ጥያቄ እናመልሳለን። መርጦ ይጫወቱ። እድሉን ይሞክሩ። ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ፓኬጅ የመጫወቻ ነጻ ትኬት እና ነጻ coin ይሰጡታል። ጥያቄና መልስ ላይ ደግሞ ተጫውተው ካሸነፉ ትኬት ያገኛሉ።
አመሰግናለሁ።
ችግር የለም።